ተበላሽባቸው ለዛ ነው የተበላሸባቸው ደስ ብዬ የተበላሻሸባቸው
የተበላሸባቸው
ሄሎ ሄሎ፣ ሰላም ጤና ይስጥልን።
ሰላም።
ከቺፕቺፕ ነበር የምደውለው።
እሺ።
ያልመጣሎት product ነበር።
አዎ።
okay፣ ምን ምንድን ነበረ?
ድንች፣ ቲማቲም እና ካሮት።
እሺ፣ ነገ መረከብ ይችላሉ? ነገ ቢመጣሎት?
አዎ እችላለሁ። በቃ ትናንትና እንደ አምስት ደቂቃ ምናምን ነው የተሸዋወድ ነው። መልሼ ስደውልለት ወጣሁ ሰራኩኝ አለኝ ልጁ።
የት ይሆንለት location?
ሰንጋተራ ሜክሲኮ፣ ሰንጋተራ ጎማ ቁጠባ።
እሺ፣ ነገ ይመጣሎት?
አዲስ ነገር ነው ያው አይደለም ይመጣልኝ።
አዎ፣ እሱ አይደለም አዲስ ንጽዋት ነው የሚደረጉ። እሺ፣ እሺ፣ እሺ፣ እሺ።